ሰላም ነው እንትን password አልክም አለኝ ጠፍቶብኝ ማለት ነው password ኤ።
እሺ
forget ብዬው እስካሁን እየመጣልኝ አይደለም።
connection ኑን check አድርገውታል።
connection አዎ ይሰራል፣ ፈጣን ነው። እየሰራው ነበረ እኮ ቁማር ራሱ
እኮ እስኪ ወይ refresh አድርገው የሞክሩት እንጂ ይሰራል። እንትኑ ይልካል፣ system ይልካል።
አይ ወደ ሶስት አራት ጊዜ ሞከርኩት አልመጣልኝ።
እኮ እስኪ ወይ በሌላ browser ይሞክሩት። እሺ
ማለት
browser በ Chrome ከሆነ ሌላ ቀይሮ ይሞክሩት፣ በ Opera ምናምን።
okay እሺ እሺ መልካም ቀን።